ጤና ይስጥልኝ መረጃው ማዕከል
ሄሎ ሄሎ ጤና ይስጥልን አሁን ስልን ሰላም ነው?
እግዚአብሔር ይመስገን ለቅዳሜ ከመቀሌ አዲስ አበባ።
ለቅዳሜ ከመቀሌ አዲስ አበባ አዎ እሺ ለአሁኑ ቅዳሜ ነው አይደል አዎ አሁን ቅዳሜ ለአንድ ሰው ነው ማይሉት ለአንድ ሰው
እሺ
ሰላም ሄሎ እንዴት ነው?
አንተ ቤታችሁ በጣም ነው።
በጣም ነው የሚያምረው። ቴንኪ እኔ አሁን እዚህ ለማሳፋት ብመጣ አይን አዋጅ ነው ማያምር ደስ ይላል።
ጥሩ ቃል ስለወጣልሽ ብቻ ነው እንጋብዝ ታይም ታም እሺ የጠዋት ሁለት ሰዓት ከሀምሳ አምስት ከሶስት ሰዓት አምስት ጉዳይ ላይ
እሺ ከዛ ሶስት ሰዓት ከአርባ አምስት ለአራት ሰዓት ሩብ ጉዳይ
እሺ ከዛ ለስምንት ሰዓት አምስት ጉዳይ ስምንት ሰዓት ከሀያ አምስት እና ዘጠኝ ሰዓት ከአርባ አምስት አለ
ወ- ማታ በስምንት ሰዓት አስራ አንድ አካባቢ ሰዓት።
ያሉ ህይወት ስንት ነው ዋጋቸው?
የጠዋቱ ስምንት ሰዓት አካባቢ የስምንት የ- ሰዓት
እስከ ማታ አስራ አንድ ሰዓት አስራ ሁለት ሰዓት ከአስር ድረስ ያሉት እሺ አምስት ሺ ስምንት መቶ ሰማንያ ሰባት ናቸው
አምስት ሺህ ስምንት መቶ ሰማንያ ሰባት አ ተመሳሳይ ዋጋ ነው እሺ አሁን አሳውቅሃለሁ። እሺ እሺ እሺ